ሄሎ ቤርሳቤ ነኝ።
መደወልም አልፈለኩም። ቀደምም ንጹህ ነበርኩኝ። ያው አስገደዳችሁኝ።
ምንድን ነው?
ጸደቀ ነኝ።
እሺ ጸደቀ፣ ጀመርክ ስራ?
ያው እሺ፣ መደወል- ምንድን ነው?
የምር መደወል አልፈለኩም፣ ግን ከካ- ከካደኝ ወደ መስቀል ብለው በስ- በስድስት አምስት ነው ዝናብ እንደሚታዩ ስልሳ አምስት ነው ናቷል። በጣም ጻድቅ እ፣ ጸደቀ።
ዝናብ አልበራ አዎ ከካዴ መስቀል ፍላወር ነው ያልከኝ አይደለም? መስቀል ፍላወር ምን ጋር
ቆይስ ልል ቅርታ ጋር ፍላሚንጎ ፍላሚንጎ
ፍላሚንጎ የሚ- ፍላሚንጎ ነው የሚለው።
እሺ ቆይ ልንገርህ፣ ስንት ኪሎ ሜትር? ሶስት ነጥብ አራት ኪሎ ሜትር ነው። አምስት ነው መሆን ያለበት። ስልሳ አምስት ነው የቆጠረልህ።
አራት ቀን ምናምን ስለቆጠረ ነው እኔ ጋር እሺ እ እኔ ጋር አራት ነጥብ አምስት ስለቆጠረ ነው ልላክልሽ screenshot አራት ነጥብ አምስትም ቢመጣ እኮ ስልሳ አምስት ብር ነው። ልክ ነው። የዝናብ አበራም ልክ ነው።